Hello. ሄሎ
ሄሎ ሰላም ጤና ይስጥልን
ይመስገን።
አለን ምን ልርዳዎት
እ የገባበት ሳንቲም እየሄደልብኝ እ
ሳንቲም ካርዶ የገባበት ሳንቲም ያገባትና እ
እየሄደ ነው። በቃ ሳይደውል እየሄደ ነኝ።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ስድስት ቁጥርን ይጫኑ ይቋረጥሎታል
እሺ እሺ። ምን ምን ኮከብ ዘጠኝ ሰማንያ አምስት መሰላል
እ ከዛ ስድስት ቁጥርን ይጫኑ
እሺ ይቋረጣል።
አዎ
እሺ እሺ